Catalan Bistro y Tradiት ነው የምንለርዳው?
ሄሎ እንትን ካሽር ለማስተካከል ይህን ስክልክን ነበረ ዳት ሾፕ ነው። ከየት ነው?
ከቡታጀራ
ማን
ጀንበሩ
ጀንበሩ? ምን ሆኖብህ ነው?
normal አዲስ ነው እንትኑ አልተስተካከለም።
ትናንት ትናንት እሑድ
hello hello አንዴ check እያደረኩ ነው፣ ጠብቀኝ። cashier ነኝ ምናምን ብለው ልካላቸዋል።
አዎ መጀመሪያ እያስተካከሉ አሁን የተደረገ AnyDesk እንትን format አድርጎ ኮምፒውተሩ ምናምን ብሎ ነበር። ከዛ በኋላ ካስተካከሉ በኋላ ስልክላቸው መልስ ምናምን አይ- አልሰጡም።
accept በለው ሲመጣ ብለዋል። እሺ accept በለው ሲመጣ
እሺ AnyDesk
ሁለት ናቸው የላኩት።
እሺ